hello ጤና ይስጥልኝ ቤት ቤት
አቤት አብሮ ይስጥልን። ሰፖርቶችን ማግኘት ይችላሉ? supervisor ማግኘት ይችላሉ?
supervisor እሺ
supervisor ማግኘት ይችላለሁ ወይ?
ማን ማን ልበል እሺ ይቅርታ ዘረብሩክ እ እ ዘረብሩክ ገረሱ
ዘረብሩክ ዘራብሩክ እሺ አንዴ ጠብቀኝ አንዴ
ሌላ hello ዘራ ብሩክ እንዴት ነህ?
ሰላም ነው።
ሰ- ሰላም ነው አለን። እሺ
እ፣ አይ ሲስተሙ ጉዳይ ልጠይቅ ነበረ።
ምን ሆነብህ?
አይ ያው ነው ማለት የሚለቀው ነገር በጣም ይኸው በየቀኑ ሶስት ሶስት ሺህ ብር ለአንድ ሰው እየለቀቀ እንደ ማለት የት የቤት ነው?
ኪራይ አለ ለአንድ ሰው ማለት
እ ለአንድ ሰው ማለት አይ ለአንድ ማለት ሰው- በአንድ ጊዜ ማለት በአንድ ትኬት ሶስት ሺህ ብር እየለቀቀ ማለት ነው። ሌላው ትንሹን ቶ
የት ነው?
አው እሱ ነው ነው ዛሬ?
አምራዊ መሰባ ሁለት አእምሮዬ መቶ ሰባ ሁለት
አ ወደ የቤት ኪራይ አለ የሰራተኛ አለ በጣም የማይሆን ነገር እየሆነ
እስኪ ቼክ አደርግልሃለሁ። ሴልስ ሊሆን እነግርሃለሁ። እስኪ እደውልልሃለሁ በኋላ